ሄሎ አቤት
ሰላም ነው፣ እንዴት ናችሁ?
እግዚአብሔር ይመስገን።
አለሁ ደህና። የወጌሻ ትምህርት ለመማር ፈልጌ ነበር። አየችው እሺ። ኮርሱ የሚሰጠው በኮሜዲያን እሸቱ ነው። በሳምንት ሶስት ቀን ለሶስት ወር ነው የሚሰጠው ኮርሱ።
OK። በኦንላይን ነበር መውሰድ የፈለግኩት ይቻላል?
ይቻላል። አዎ። እሺ፣ ስሞትን ይንገሩኝ።
እ፣ ሙልዬ አቦዬ
ሙሉዬ
አቦዬ
ሙሉዬ አቦዬ። እሺ፣ ስልክ ቁጥሮትን ይንገሩ።
አስራ ሁለት አስራ አንድ
አስራ ሁለት አስራ አንድ ሰላሳ ሁለት ዘጠና ስድስት
ሰላሳ ሁለት ዘጠና ስድስት ከየት ነው የደወሉልን?
ከአዳማ ነው።
እሺ፣ ማስታወቂያውን ከምን ላይ ሰምተው ደወሉልን?
እ፣ ቪዲዮዎችን ስለምከታተል ከዛም ላይ ነው ያየሁት። ብቻ በብዙ አይነት መልኩ ነው የሰማሁት።
እ፣ እሺ ክፍያው በ credit hour ነው። አጠቃላይ ሀያ credit hour ነው ያለን። በ credit hour ሰባት መቶ ሀምሳ ብር ነው እና አጠቃላይ